ኧረ እባካችሁ ሁሉ ስፖርቶች እባካችሁ አንሱ።
hello
አቤት
አንድ hello።
ከተጠጣው ሰው ይደውልልኝ ለምኘት ምንም አይሰማም። ዘፈኑ ነው የሚሰማኝ።
okay እሺ፣ ይኸው ወጥቻለሁ። ትላንትና ብር ልኬ ነበረ እሺ
እና እስካሁን አልገባልኝም። ያው መቼም በ connection ነው ብዬ እስካሁን የጠበቁት ነበር። እኔ ጋር ቆርጧል።
እሺ ከሁሉ ስፖርት ላይ የ- የ transaction history ውን screenshot አድርገው ቴሌግራማችን ላይ ላኩልን።
የምን history? ወደ ሁሉ ስፖርት እየላኩ እኮ ነው። ከቴሌ ብር ቆርጦታል።
ከቴሌብር ነው።
አዎ ቆርጦታል፣ ግን የለም ሁሉ ስፖርት ጋር አልገባም።
እሺ deposit ከሆነ ከቴሌብር የተላከሉት message አለ አይደል?
አዎ አዎ።
እሱን screenshot አድርገው ይላኩልን ቴሌግራም ላይ።
ቴሌግራማችሁም አትመልሱም እኮ
ቴሌግራም ላይ ጽፈውልን ነበር።
ጽፌ ያለው ግን አትመልሱም።
ማን ልበል ስሞቱን የቴሌግራም
እ ይታያል።
ይታያል።
ይሄ ነው አዎ። ይሄ
እንዲህ የሚል አልመጣልንም ለኛ።
እሺ ኃይል በላችሁ አሁን ታይልኝ
አዎ ሀይ በል ስልክ ስልክ ስለማታነሱ እኮ ነው እናንተ።
ስልክ እናነሳለን። ምናልባት ትላንትና ከደወል ትናንት የስራ ቀን አይደለም
ትላንት እና ነው በስራ እኪና ሰዓት እሺ ይደውሉ።
እሺ እሺ